ጤና ይስጥልኝ።
አብስ ደንበኛችን ከአሪፍ ፔይ ነበር የምደውለው ስልኩ ተቋረጠ።
okay እሺ ከቴሌብር መልዕክት ተልኮሎታል አይደለ? ደንበኛችን ሶስት ሺ ሰባ አምስት ብር በአሪፍ ፔይ በኩል ለከፈሉት የሚል እሷን screenshot ያነሱና አሁን ቴሌግራም ላይ በምነግሮት ስልክ ቁጥር ይልኩልናል።
እም፣ ኮዱን እ፣ እንትኑን መናገር አልችልም።
ደንበኛችን የ screenshot ኣ ግዴታ ስለምታስፈልገን ነው።
okay data ወይም ደግሞ link ኳን መላክ ይችላሉ። በሌላ ሰው ስልክም መላክ ይችላሉ። ደንበኛችን ከታች ስሞትና ስልኮት ይጻፉ።
እሺ በቃ እሺ ስልክ ልንገሮት። ስልክ ያዙ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት እም፣ አስራ ሶስት ዜሮ አንድ ሀምሳ አምስት
እሺ ከታች ስሞትና ስልኮትን ይጻፉበት። ደንበኛችን
እሺ ሌሎች ሌላ የምረዳዎት ነገር ይኖራል?
በቃ እንትኑን screenshot አድርጌ ሪታን እልክልሻለሁ።
እሺ ደንበኛችን ይቅርታ ምናለኝ message ኡን አይደል ሚልክ ምልክልሽ?
message ኡን አዎ message ኡን okay ስሞትና ስልኮትን ከታች ይጻፉበት። ደንበኛችን
እሺ እሺ መልካም ቀን ይኑሎት።